ነፍሴን የማሳርፋ ከገዢዎች ድምፅ በፍርሃት ከሚያሳቅቋት ሊያከስሙኝ ሲሉ ሊጥሉኝ እንዳልነሳ እጠራሃለው እረፍቴ ሆይና ተነሳ እየኝ ባክ በጭንቀት መሃል ስደፋ እግሬ ታፈት ልክ በምረት ተደግፋ ፈጥነህ አክመኝ ከበረታው ድብታዬ የተጫነኝን ሸክሜን አንሳው ከላይ መድኃኒቴ ሆይ ፈውሴ ነህና ብርታቴ ላልዳንብህ ልታከም ከቁስለቴ መድኃኒቴ ሆይ ፈውሴ ነህና ብርታቴ ናልዳንብህ ልታከም ከቁስለቴ መድኃኒቴ